ጤና ይስጥልኝ ቴስትሪ ማዕከል
ከሶሻል ሚዲያ ላይ ሶስት ጥያቄዎችን ከመለስክ እንዲህ እሺ
ጥያቄዎች ፈልጌ ነበር።
እሺ ሙሉ ስም ልሰጥ መጀመሪያ እሺ፣ ቢቂላ አዲሱ ማን አሉኝ ቢቂላ አዲሱ ቢቂላ ጲላጥሱ ቢ- ቢ- ቢቂላ
እሺ ጲላጥሱ ያ- የአባት ስም
አድ-
አሊ
ቆይ መልሼ ልደውል፣ ሳንቲሜ ሊዘጋ ነው።
እሺ እሺ